ጤና ይስጥልኝ Best Bet ቤቲ ነኝ የምንረዳው።
ሄሎ
ሰላም ጤና ይስጥልኝ Best Bet።
Best Bet ኡ ማታው ስድስት መቶ ሀምሳ በ account ላክ ወይ ቁጥሩ የለም።
በዚህ ስልክ ነው አዎ በዚህ ስልክ ነው።
ስድስት መቶ ሀምሳ ብር ነው ያልከኝ?
አዎ እሺ አንዴ ጠብቀኝ check ላድርገው።
እሺ
ሄሎ አዎ ቴክ ስድስት መቶ ሀምሳ ብር በ voucher ነው እሺ ያወጣኸው። ቴሌግራም ላይ hi በለኝና ወደ Best Bet እንዴት እንደምትመልሰው አሳይሃለሁ።
ግራ ሄሎ ኦ sister ሄሎ ስድስት መቶ ሀምሳ ብር አዎ በ voucher ነው ያወጣኸው እሺ። ቴሌግራም ላይ okay።
hi በለኝና step ኡን እልክልሃለሁ ወደ Best Bet ትመልሰዋለህ።
ቤት ቤት ቤት ስመለስኩ
ሄሎ አዎ ሲስተር ቴሌግራም ላይ ሀይ በለኝ ከዛ ቴሌግራም ላይ- እንዴት እንደምትመልሰው አሳይሃለሁ እሺ።
ወይ ባስት ቤቱ መልስ
እኮ አንተ ነህ የምትመልሰው እኔ አይደለሁም። ስለዚህ ቴሌግራም ላይ ሀይ ብለኝና ስቴፑን ልላክልህ።
ወይ ቴሌግራም ላይ ሊቀባ አዎ
ቴሌግራም ወይ ቴሌግራም ወይ የት ነው የማያስገባው?
ዜሮ ዘጠኝ ዜሮ ሶስት ያ ዜሮ ስድ- ዜሮ ስድስት ዜሮ ሶስት ዜሮ ሶስት አርባ አራት
አ- ዜ- ዜ- ዜሮ ስድስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ አርባ ሰባት
ወይ ቴሌግራም ነው ሊቀበል አዎ
እሺ